ሄሎ
ሄሎ ጤና ይስጥልን።
አመስለን
እዚህ ቲክቶክ ላይ RAV4 ይቺ ሁለት ሺህ ስምንት ሞዴል አይቼ ነበር እና silver color
RAV4
አዎ
እሺ ሁለት ሺህ- ሁለት ሺህ ስምንት silver color ነው አይቼ ቤቱ follow አድርገውታል አባት ወይስ የቆየ ነው ያዩት?
እም?
follow አድርገውናል እኛን ወይስ የቆየ ነው ያዩት?
አረ ዛሬ ነው ያየሁት follow አድርጌ ያኛው ሀያ አራት ሀያ አምስት የሚል ስልክ ቁጥር ነበር መሰለኝ አይሰራም።
እሺ ቁጥር ልስጦት
እሺ ዜሮ ዘጠኝ ስልሳ ሰባት
ስንት